ሄሎ ጤና ይስጥልኝ ቤስት ቤት
ሰላም ነው።
እግዚአብሔር ይመስገን ምን ነበር?
የሆነ withdrawal confirm እንድታደርግልኝ ነበር።
እሺ አሁን የደወልክበት ስልክ ቁጥር ነው የ Best Bet ስልክ ቁጥር?
አዎ
መቼ ነበር ያደረገው?
ትላንት ማታ
አስራ አራት ሺህ ብር በአጠቃላይ ሌላው አም- አይ አምስት ሺህ አምስት ሺህ ሁለት ጊዜ ነው።
አምስት ሺህ ሁለት ጊዜ ከዛ ሁለት ሺህ ደግሞ ሁለት ሺህ ሁለት ሺህ ደግሞ ሁለት ጊዜ አይደለ ሁለት ሺህ ሁለት ጊዜ አስራ አራት ሺህ ማለት ነው በአጠቃላይ አዎ
እሺ ሁሉንም አሳልፌላለሁ ከስንት ደቂቃ በኋላ ወደ ቴሌብር account ይገባሉ አዎ እሺ መልካም